ቅድም ደውዬ GCKey account ክፈች ተብዬ ነበር እና
okay
የካናዳ invitation መጥቶልኝ ነው እሺ እና እንትን eligible እንትን ኮዴን ለማግኘት eligible application ኡ ላይ ጥያቄዎች እየመጡ ነበር እና አዎ እነሱን በትክክል መሙላት አለቦት ደንበኞች እኮ እዚህ አንድ ጥያቄ ልጠይቅሽ ነበረ there are fees associated with this application ይላል እና will be paying